hello ሰላም ጤና ይስጥልኝ ቤስት ቤት
ትላንትና ጨዋታ ማለት ነው እሺ ከባየር ሙኒክ ውጭ ሌሎቹን እንትን ብያለሁ እሺ አግኝቻለሁ።
ባየር ሙኒ- ባየር ሙኒክ postponed ስለሆነ ከሀያ አራት ሰዓት በኋላ የእሱን ቀንሶ ይገባል እሺ ጠብቀው okay ሀያ አራት ሰዓት ማለት ዛሬ አስራ አንድ ሰዓት ከተጫወት ካል ጨዋታው ከእንትን ካለበት ጊዜ ጀምሮ ማለት ነው okay፣ እሺ ተቆርጦ ነው የሚገባልኝ ማለት ነው።
አዎ የእሱ refund እሺ።
ቦነስ ካለክ የእሱ ይገባላል ተቆርጦ እሺ ስለዚህ እሺ፣ ሀያ አራት አባቴ።
ሰዓት እኔ ከቆረጥኩ
አዎ ጨዋታው ካ- እንትን ካለበት ካቆመበት ሰዓት ማለት ነው okay፣ እሺ አስራ አንድ ሰዓት እሺ፣ ተኩል ላይ ነው ያው። እሺ በቃ አመሰግናለሁ።
እንደዛ ከሆነ ዛሬ አስራ አንድ ሰዓት ማለት ነው እሺ thank you እሺ አባ ስለደወልክ እናመሰግናለን መልካም ቀን እሺ አመሰግናለሁ።
እሺ አባ